hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
hello hello ይሰማል? hello hello ይሰማል?
እሺ Donkey Tube ነው። ምን ልርዳዎት?
ማስታወቂያ ተነበረ ዩቲዩብ ላይ ስራ አብረ- አብረናችሁ ለመስራት እሺ ማስታወቂያውን ያዩበት ቪዲዮ description ላይ link አለ። በዛ link apply ያደርጉ።
okay እሺ። ወይም ስላለ ነው እዛ ላይ እሺ፣ እሺ።
እዛ ላይ የስራ ዝርዝር ስላለ በዛ መሰረት ያመልክቱ። እሺ እሺ፣ አመሰግናለሁ።
እሺ